ጤና ይስጥልኝ አሊ ባባ።
ሰላም ነው? እንዴት ነው?
እግዚአብሔር ይመስገን አባት።
አባዱላ አሁን ያየሁት ሁለት ሺህ ሰባት ነው ያልሽው?
ሁለት ሺህ ሰባት አለን። አዎ አዎ። ስንት ነው ዋጋ? ስንት የተባለ ነው?
ሶስት ሚሊዮን ሶስት መቶ ሺህ ብር እ
ሶስት ሚሊዮን ሶስት መቶ ሺህ ብር ሶስት ሚሊዮን ሶ- መጨረሻው ነው
ድርድር ይኖረናል አባት በአካል ሲመጡ።
ነው። ምኑ ጋ ነው? መስቀል ፍላወርን ነው ያልሽው?
ፓስተር ፓስተር አደባባዩ ፊት ለፊት ፓስተር ነው?
አዎ።
እሺ እሺ። እንበቅላለሁ ነገ።
በቃ ሲመጡ ይደውሉልን።
እሺ